hello ጤና ይስጥልኝ።
አብሮ ይስጥልን።
ሰላም ነው
አለን። ምን ልርዳዎት?
አይ የምትረዱኝማ ያው
ምን አሉ?
አይ ምናልባት በዚህ ነገሮች ምን ተጠቅሜያላቸው አላውቅም። አይ ድምፆት አይሰማም።
በእነዚህ እንትኖች ተጠቅሜ ስለማላውቅ መጠቀሚያ ዘዴዎችን እንዲነግሩ ብዬ ነው።
message ገብቶሎት ነው? ተጫውቶ ለመሸለም ነው።
አ ያ ያ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ላይ አለ ጥያቄና መልስ እድሎትን ይሞክሩ የሚል አለ መርጦ መጫወት ይችላሉ።
ነው አይደለ? okay okay okay። እሺ፣ እሺ።